hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ሜሪ ሴኪሪቲ እውነት እንዴት አደርክ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊንታ እባላለሁ ከዊፕላስ ሶሊዩሽን ነበር ምደውልላችሁ።
እሺ እ፣ ድርጅታችን ዊፕላስ ሶሊዩሽን ሀምሳ አይነት አገልግሎቶችን በአንድ service ይዞ መጥቶ ነበር እና ከዛ ውስጥ ደግሞ security service አንዱ ነው እሺ እና ድርጅቶን register በማድረግ advert እንዲያደርጉ ለመጋበዝ ነበር።
Okay። ምን ያህል cost ያደርጋል?
ምንም አይነት ክፍያ አንጠይቅም። እንዲመዘገቡ ብቻ ፈቃደኛ ከሆኑ አዎ link ኡን እልክልዎታለሁ ወይም ከ Play Store ላይ እና ከ App Store ላይ ማውረድ ይችላሉ።
በቃ እሺ ላክልኝና- ልላክልዎት?
እሺ እሺ፣ መልካም ቀን ይሁንልዎት።
ለሁላችን እሺ አሜን። እሺ